hello ጤና ይስጥልኝ።
hello ጤና ይስጥልኝ እማ።
አቤት hello አቤት
okay፣ ክፍት ስራ ቦታ ምናምን አለ ሲባል ሰምቼ ነበር። ለመመዝገብ ነበር።
እሺ፣ Donkey Tube ላይ ገብተው ሙሉ ቪዲዮውን እዩትና ቪዲዮ ስር ባለው link ይመዝገቡ።
okay፣ አይ አይቼዋለሁ እና ለአገልግሎት ለመጠየቅ ብለው የስልክ ቁጥሩን ስላገኘሁት ነው የደወልኩት።
እሺ፣ በ link ኡ ይመዝገቡ። ቪዲዮውን አይተውት ከሆነ description ላይ ባለው link እ፣ በሚፈልጉት ስራ መርጠው ለመመዝገብ ይመዝገቡ።
ይቻላል?
አዎ፣
አ፣ እሺ እሺ፣ እናመሰግናለን።